BGI ኢትዮጵያ ቤት
hello የድራፍቱ ልጅ ተበላሽቶብኝ የ BGI cooler።
መለያ ቁጥሮትን ይንገሩኝ።
ሰላሳ ሶስት ሰላሳ ሰባት
እሺ አየር ጤና ባርና ሬስቶራንት ነው።
አዎ እሺ ሙሉ ስሞትን ይንገሩኝ።
ዛሬ ሸዋረጋ
ማን አሉኝ ደንበኛችን?
ጸጋዬ ሸዋረጋ ጸጋዬ ሸዋረጋ።
አ፣
እሺ አሁን በደወሉበት ስልክ ልያዝሎት።
አዎ አዎ እሺ ምንድን ነበር የሆነበት የድራፍት ማሽኑ?
ሙሉ ለሙሉ በረዶውን ቀለጠ ወደ ውሃ እንደተቀየረ ያው መጽዳት አይችልም ማለት ነው ቢዳም ሙቅ ድራፍ ስለሆነ customer ኡ ተናገረ እሺ፣ ከማታ ከተ- ጀምሮ ነው እንደዚህ ሆነ ከተሰካ ሰዓት ሆኖታል።
አይ እና አይነቀልም ጭራሽ እሺ እሺ ደንበኛችን ቅሬታዎትን ወደሚመለከተው አካል አስተላለፍ ይሎታል። የጥገና ክፍሎች በአንድ ሰዓት ውስጥ ይመጣሉ። ሌላ መረዳዎት ነገር አለ?
በጣም አመሰግናለሁ እሺ ስለደወሉ እኛም እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ባስቀምጡ መልካም ቀን።